ሄሎ አቤት።
ሞገስ ነው። ካሻር ገዢ አስተካክሎልኝ ነበረ። እሺ ምኑ ካሻርቱ አልከፍታለኝ ፓስወርድ ካሻርቱ አልከፍታለኝ ፓስወርድ እስኪ ኤኒ ዴስክ ላክልን።
እንዴት? እሺ ግን አስተካክሎታል። ፓስወርዱ ብቻ ነው እንዴ?
ፓስወርዱን አል- አልገባ ብሎ ምን ነው የሚለው?
ኢንተርሰላው እንትን ይላል ይመላል። user is locked user is locked out ነው የሚለው
እሺ ካሻ እ፣
AnyDesk ኡን አይ AnyDesk ኡን ላክልኝ። እሺ።
እሺ